does it want to? Hello hello፣ ጤና ይስጥልኝ።
ወይ እንዴት ነዎት?
አለ እግዚአብሔር ይመስገን። ሰላም ነሽ?
እግዚአብሔር ይመስገን። ከመቶ ሰከንድ ነበር የምደውልልዎት።
እሺ እሺ።
ደጋግሜ ስደውልልዎት ስልክ አያነሱ።
Okay። አይ እየነዳሁ ስለነበር ነው።
እሺ፣ ከመቶ ሰከንድ ነበር የምደውልልዎት እና ይቅርታ ስሞትን ሊነግሩኝ ይችላሉ?
ስም ስሞትን ሊነግሩኝ ይችላሉ?
ሳምሶን።
እሺ። ሳምሶን ማ
ሳምሶን ሰብስቤ።
ሰብስቤ።
አዎ
እሺ፣ ከዚህ በፊት የአምስት ሰከንድ ሳምንታዊ ተሸልማሉ። ሳምሶን ሰብስቤ ነው ያሉኛል።
አዎ
ከዚህ በፊት ሳምንታዊ በመቶ ሰከንድ ተሸልመው ያውቃሉ?
አላውቅም።
እሺ፣ የት አካባቢ ነው የሚኖሩት?
የምኖረው ወደ ወለቴ ታውቂያለሽ?
እ?
ወለቴ።
ወለቴ ማለት እዚሁ አዲስ አበባ አይደል?
አዎ እሺ ስለዚህ አሁን በምነግሮት ቁጥር መታወቂያና የታደሰ መታወቂያና የእርስዎን ይሄ ስም የወጣው በእርስዎ ስም ነው አይደለ?
አዎ አዎ በራሱ ስም የወጣው ሳምሶን ሰብስቤ በሚለው
አዎ እሺ ስለዚህ አሁን በምነግሮት ቁጥር የታደሰ መታወቂያዎትና ጉርድ ፎቶ ትልኩልኝና ፒያሳ ቸርችል ጎዳና ሊሴ ገብረ ማርያም ትምህርት ቤት ጎን ያለው ሐሙስ አራት ሰዓት የፎቶ ፕሮግራም ስላለ እዛ ላይ መገኘት ይኖርቦታል።
መቼ መቼ አልሽ?
ሐሙስ አራት ሰዓት
እችላለሁ እችላለሁ።
እሺ ስለዚህ አሁን ቁጥር መያዝ ይችላሉ?
ቁጥር እሺ ንገሪኝ።
ዜሮ ዘጠኝ ሰባ አምስት
በአምስት ዜሮ አንድ
ዜሮ አንድ ሀምሳ አንድ ሰላሳ አንድ
ሀምሳ አንድ ሰላሳ አንድ አዎ ሰባ አምስት ዜሮ አንድ ሀምሳ አንድ ሰላሳ አንድ የታደሰ መታወቂያ እና ፎቶ ትልኩልኝ እና የፎቶ ፕሮግራም ሐሙስ አለ። ሳምንታዊ ከሚጫወቱ ከመቶ ሰከንድ ደንበኞች ከፍተኛ ነጥብ ከ- ስላመጡ ሐሙስ አራት ሰዓት የፎቶ ፕሮግራም አለ። እዛ ላይ መገኘት አለቦት። ማርፈድ አይቻልም። በጊዜ የሚመጡ
ማን ብዬ ሊያዘው?
እ፣ ምን አለ
ስልኩን አሁን የላክሽልኝም ብዬ ሊያዘው?
መቶ ሰከንድ ብሎ ያዙ። ከመቶ ሰከንድ ስለሆነ መቶ ሰከንድ ብሎ ያዙ።
መንጃ ፈቃዴን ነው የምልክልሽ።
Okay። መታወቂያ የለዎትም?
መታወቂያም አይ አሁን እጄ ላይ ያለው መንጃ ፈቃድ ስለሆነ ነው።
እሺ። መታወቂያውን እንዲልኩ ጥሩ ነው። በኋላ መላክ አይችሉም?
እችላለሁ። ያው እሺ፣ አሁን እዛ- ስለደወልሽልኝ እሺ ችግር የለውም። በኋላ ከሰዓት እሺ ከሰዓት አካባቢ ላይ ሲመቻት እ፣ ዛሬ ቢሆን ግን ከሰዓት አካባቢ ላይ ይላኩ ፎቶትንና መታወቂያውን እ፣ ይላኩት።
በቃ እልካለሁ።
እሺ አመሰግ- እሺ አመሰግናለሁ። መልካም ጊዜ።
ቻው።
እሺ እሺ